voyez. ሄሎ ወይ
ውሽራ ወይ
ይሄ አሁን ኮንፊርሜሽን የላከው ማለት ነው።
አ ሶስቱ አካውንት ተሳስተሃል። ዜሮ ዘጠኝ አስራ አንድ ሰባ አራት ሀምሳ አንድ ዜሮ ስምንት ነው። ስለዚህ ሪጀክት አላደርጋቸውም።
እሺ እንደዛ ዛሬ ማረኩ ብቻ ለማንም
አ አሁን ወደ ቤስት ቤት አካውንት ይመለሳል።
እሺ ያልከኝ አካውንት ላይ እንትን እያለ አይደል?
እሺ እሺ
በቃ ሌሎቹ ትክክል ናቸው። እሺ እሺ እሺ ቴንኪው እሺ። አበበ ነገሌ ቦረና። እሺ ቤተሻ እሺ